አንድ ክፍል አንድ ጤና ክፍል ይስጥልን።
hello ጤና ይስጥልን።
እግዚአብሔር ይመስገን።
የረር ሆስፒታል ነው።
አዎ ቆይ ወንድዬ ቁጭ በል። አዎ አቤት
ይሰማታል ማዬ ይሰማል የኔ እመቤት።
የረር ሆስፒታል አዎ
ከአሪፍ ፔ ነበር የምደውሉት ደንበኛችን አሪፍ POS machine
እሺ እሺ POS ምን- ማሽኑ ላይ ያጋጠሙት ችግር ካለ ለመጠየቅ አዎ ነበረ።
ምንም እንደውም ይዘነው ልንመጣን POS machine የትኛው ነው የ የየትኛው ነው የእንትን ነው አዎ የእናት ባንክ አይ እኔ አላወኩም እዛው ላዩ ላይ ልጁ ላይ- ልጆቹ ላይ ያለውን እሺ አ፣ ልጆቹ ላይ ያለውን ስልካቸው ካሎት ነበረኛ ካሎት ደውሉላቸው እኔ እዛ ላይ ስለማልሰራ አላወኩትም እሺ ምን ሌላ ስልክ ሊሰጡኝ ይችላሉ ወይ?
በኋላ ይደውሉልኝ በቃ አሁን እሺ አልቻልኩም ደንበኛችን እናመሰግናለን። መልካም ቀን ይኑሮት።
ለሁሉም